Hello hello balance ዘግቶብኝ ነው። እሺ እሺ እሺ አንድ check እያደረጉ ነው፣ ጠብቀኝ። ስንት ብር ነበር አባ?
ሶስት ሶስት መቶ ብር
መቼ ነበር ያረከው? አሁን ነው አይደል ያረከው?
ማታ ነበር አድርጌው የነበረው።
አይ፣ አሁን አይ ነው፣ አልገባም አዎ።
ብዬ ስታየው፣ አሁን ደግሞ አዘዝኩትኝ የማይሰራ ከሆነ ይመለስልኛል። በቃ እዛው ልጫወትበት already ከቤት ቤት account ወጪ አርገዋል እና አሁን እ፣ process ላይ ነው። የቻፓዎች approval ነው የሚጠይቀው። ትንሽ ቆይቶ ይገባላል። እሺ
ወዴት ወደ እዚሁ ነው ወይስ ወደ account?
ወደ አዘዝከው ወ- የት ነበር ያዘዝከው መሰለህ?
ወደ ወደ account አዎ፣ ምደው- ወደ ንግድ ባንክ account አይደል? ምደወል አይ ይገባል።
መስመር ወደ አዎ ይገባል።
አዎ ይገባል። አባቴ መቼ ነው ይዞ ያደረግከው? አሁን አይደለ?
አዎ፣ ማታ ነበር እኔ የማደርኩት ማታ አ- ስድስት ሰዓት no እሱኛው ገ- ይኸውልህ፣ መልሶ reverted ያደረገው ነው። ድጋሚ ያዘዝከው መቼ ነው?
አሁን ከሰላሳ ደቂቃ ከአርባ ደቂቃ ፊት አዎ ይኸውልህ፣ ትንሽ ጠብቀው እሺ። ከሰላሳ ደቂቃ እሺ፣ በኋላ withdraw ስታደርግ ትንሽ የቻፓ approval ስለሚጠይቅ ነው። እሺ ሰዓት እሺ፣ ስለሚፈልግ ነው።
እሺ።
ይገባልሃል አባቴ።
የ TX ቁጥር ትሰጭኛለሽ?
የቻፓዎችን TX TX
check ስፖርት ነው አ አ no እኛ እ፣ የቤት ቤት አካ እንትን ነው ልነግርህ የምችለው አባቴ። እሺ
አሃ እንደዛ እሺ information እነሱ ጋር ደውለህ ጠይቅ።
እ እሺ ተደወልክ፣ እናመሰግናለን። መልካም ቀን።